ሄሎ ሄሎ ጤና ይስጥልኝ አእምሮ ስጥልን እ ካሌብ
እ እ ካሌብ
ካሌብ አይደለሁም እም። ቃል ስፔር ፓርት ነው የደወልሽው?
እ፣ አዎ እ፣ አዎ።
ካሌብ እንቁ አዎ፣ ደ- ዘጋው ለዛ ነው። እሺ ከገበያ ኤክስ ነበር የምደውልልዎት ከረዴት አይ ከገበያ ኤክስ ነበር የምደውልልዎት ካስታወሱ እሺ።
ከዚህ በፊት እ፣ በእኛ የሽያጭ ሰራተኞች አማካኝነት እቃዎትን ለመሸጥ የእኛ መተግበሪያ ላይ ተመዝግበው ነበር እና customer እያጣሁት ስለሆነ እንዴት ነው እየተገበያዩበት ነው ወይ የሚለውን ነገር ለማስታወስ ነበረ
okay። አዎ የሆነ ልጅ መጥቶ በየ
እ፣ ጀሞ አካባቢ ምናምን የሚባል እ፣ ድርጅታችሁ ድርጅታችሁ አይደል?
አሁን ድርጅታችን ሰንጋተራ አስራ ዘጠነኛ ፎቅ ላይ ነው ያለው።
ኦኬ። አይ የት በሱ አካባቢ ነው በብዛት ብርጭቆት ያለው?
አይ እኔ ቄራንን ያለ ነው ያለ ነው እሺ።
ቄራንን እ፣ በብዛት እ፣
እንዴት መገበያየት በእንደዚያ አይነት- እንዳለቦት አሳ- ነግረውት ነበር በጊዜው?
አይ ይህንን ገቢኤት የሚባል እ፣ እስካሁን አልመጣም። እ፣ በቃ እንደዚህ ሳውን ኢንፎርሜሽን ልክሎትና አላለ አይ ሳውን ልክሎትና በስልኩ እንዴት መገበያየት እንዳለቦት እንዲያሳዩት እናደርጋለን።
ይቻላል፣ ችግር የለውም።
እሺ አ- ስሞትም አልበል ይቅርታ፣ እዚህ ጋር በካሌብ ስለተመዘገበ
አው ካሌብ አይ ባለቤቱም ስላለ ችግር የለውም ቢመጣና እ፣ እሺ፣ በቃ ከመምጣታቸው ይገናኙ።
በፊት ይደውሉልዎታል።
ችግር ሌላ የለውም።
ጥያቄ ማንኛውም ጥያቄ አገናኝ- ካሉት ደግሞ በሰማንያ አንድ ሰባ ሰባት ላይ ይደውሉልን።
እሺ፣ እሺ፣ መልካም ቀን።
እሺ።